ሀሎ ሰላም ጤና ይስጥልኝ።
እግዚአብሔር ይመስገን አለ ዲቫ ትሪፍት
እ ዲቫ ትሪፍት ነው።
ዲቫትሪስ ዲቫ ነው።
አይደለም ምን በርግሽ
ኦኬ። ከዊ ፕላስ ሶሉሽን ነበር የምደውለው።
እሺ አ ኦኬ እንትኑ ካፕ የ- አፕሊኬሽኑ ምናምን ነው እ በቀደም የሞላችሁ ልጅ ምናምን እሺ Okay። መተው ነበር ልጆች። አ አ መታ እዚህ ሞል- ሞልታሪ ነበር ልጅ ጋር እሺ። ባለፈው የተመዘገባችሁትን አሁን ደግሞ እ፣ ሲስተሙ ላይ active እያደረግን ስለሆነ
እም፣ ጥያቄ ለመጠየቅ ነበረ።
እሺ
የድርጅታችሁ ስም እ፣ ምንድን ነው? ማለት እዚህ ጋር የሚያሳየኝ Diva Thrift ነው።
አይደለም እሺ፣ ምንድን ነው?
መጫው ድርጅቱ በእኔ ስም አለ በእናቴ ስም ነው ግን ቢሆንም ያው የድርጅቱ ስም አርጃኖ Leather ነው የሚለው እ
አርጃኖ Leather አርጃኖ Leather ቤት አርጃኖ
Leather ቤት
Leather ቤት።
አ እሺ፣ ቆይ አንዴ ይቅርታ።
የመዘገበችው ሀብታም ነው ማነች
እሺ፣ አርጃኖ
Leather Leather የት አካባቢ ነው?
አመደ ገበያ
አመዴ።
መርካቶ አመደ ገበያ ነው።
Okay እ፣ መርካቶ ማለት ነው። እና እ፣ ልዩ ስሙ ህንጻው መርካቶ ውስጥ ነው ማለት ነው።
ህንጻ ሳይሆን ያው እዚሁ አመደ ገበያ ፊት ለፊት ነው የሚባለው። አመደ ገበያ ፊት ለፊት አመደ ገበያ በቃ አላ- እሺ location ኑ እንደዛ ነው።
እ፣ እ፣ ያንተ ሙሉ ስም ትነግረኛለህ?
ቴዎድሮስ ደጉ እንደሚካኤል
እሺ ቴድ እሺ ይቅርታ። በዚህ ስልክ ቁጥር ነው እ፣ ቴሌግራም ላይ ማገኛችሁ።
አዎ
active ነው።
አ- አ- ቴሌግራም active ነው።
Okay ከ- የስራ ቀናችሁ ከመቼ እስከ መቼ ነው?
ከሰኞ እስከ ቅዳሜ እሺ ከስንት ሰዓት እስከ ስንት ሰዓት?
ሰዓታችን ያው ከጠዋት እ፣ ሁለት ሰዓት ከማታ አንድ ሰዓት እሺ ሁል- እስከ ማታ አንድ ሰዓት። እ፣ አዎ።
ድርጅታችሁ ሎጎ አለው እንዴ?
ሎጎ የለም።
እንድንሰራላችሁ ፈቃደኛ ናችሁ?
እም፣ ለማስታወቂያ እንትን- እንዲመች ስንት ነው የሚሰሩት?
No አናስከፍልም። ለጊዜው በነፃ ነው የምንሰራው። ማስታወቂያ የተሰራ ስለሆነ እድል እየሰጠናችሁ ነው።
እም፣ መርጠን በቃ የምንደውልላቸውን እ፣ በነፃ ነው የምንሰራላቸው።
ነው።
አዎ
እም፣ ይቻላል።
ይቻላል። አዎ።
እሺ እ፣ license ወይ ደግሞ TIN number ወይ መታወቂያ በቴሌግራም ትልክልኛለህ?
ይሄ በእኔ ስም አይደለም በ- በእናቴ ስም ነው።
Yes አዎ ለ- በ mother አርጃኖ Leather በሚለው እሺ፣ አዎ እሺ።
ትልክልኛለህ።
አዎ።
እሺ ሌላ ደግሞ እ፣ ከእኛ ድርጅት ጋር እየሰራችሁ ስለሆነ እ፣ ከአርቲስቶች ጋራ ለቀረጻ እንመጣለን እና እ፣ ድ- ድ- ድርጅታችሁ ወይም ደግሞ ሱቃችሁ ተቀርጾ እንዲተዋወቅላችሁ ፈቃደኛ ናችሁ?
አይ እሺ።
እንዲተዋወቅ አትፈልጉም?
አዎ፣
እሺ አመሰግናለሁ። መልካም ቀን።
አዎ።
እሺ